ሄሎቤ ሳቤኒ በርሳቤት ሁለት ወር ልጄ ነው። ስንተኛውን ወጣ አለች።
ምን አድርጊ?
አይ ሁለት ወር ልጄ ነው።
አዳኖብተ ነው
አ ተቃራኒ ነው።
ኦርደር ነበር ኦርደር ኦርደር ነበር ሀያ አምስት ስልሳ ሶስት
እሺ እና ሀያ ስድስት አስራ ስምንት እና ሀያ ስድስት አስራ ስምንት
ሀያ አምስት ስልሳ ሶስት እና ሀያ ስድስት አስራ ስምንት አ በትክክል ያ ዞሮ ዞሮ ካንስል ነው።
አምስት ስልሳ ሶስት ስድስት አስራ ስምንት አይደለ?
አዎ አዎ እሺ መስመር ላይ ጠብቀኝ። አዎ ሰይድ፣
ዚያር ነኝ ታይለር አይ ሌላ ኦርደር ነው። ዚያድ የማ አላየው ምግቡን አውጥተዋል። ዚያድ የባይት አዲሱ አይ ገና እየወጣ ነው። ዝናብ ስለሆነ እየደረሰ ነው።
ታዲያ ተቃራኒ አይደለማ።
ተቃራኒ ነው ሚካኤል አልቆ ከዛ ከሴሚሲ ደግሞ ሀያ ሜትር አይደለም አ እኮ አልደረሰማ። ይባይታል
ወጥቶልሃል ዚያድ።
እሺ አመሰግናለሁ።